ሄሎ አሎ አቤት። ሰላም ጤነስ ሰላም።
ሁሉ ሰላም ነው? ከፍሊንት ስቶን ነው ምስ ነው የምንደውልሎት።
እሺ።
አክሲዮን ጉዳይ ነጋገር ነበር አዎ አዎ።
እ፣ እና መች ይመችዎታል? ዛሬ ማለት ይችላል ወደ ቢሮችን?
እ፣ ዛሬ እንኳን አልችልም።
እሺ፣ እንደዛ ሆነ ካልተመቸዎት።
እንትን ለማድረግ ስላለ- ስላልወሰንኩ ገና ለመግዛት አዎ next week ባለው ውስጥ እ፣ ወስኜ ብመጣ ይመስለኛል።
እሺ፣ እንደዛ ከሆነ መረጃን ለመስጠት ሽያጭ አማካሪዎቻችን በየቦታው ስላሉ እስካሉበት ቦታ ሄደው መረጃውን እ፣ እንዲሰጡ እናድርገው።
አይ ሄጄ እኮ ራሴ አናግሬ ሁሉን information ወስጄ ነው የመጣሁት። መመለስ አያስፈልግም።
እሺ፣ እሺ። ሄዶት ነበር እዛ ወደ ቢሮ?
ልደታ ልደታ ያለው office ኣችሁ አለ አይደለ?
አዎ።
እዛ ሄጄ ሁሉን information ወስጄ ነው የመጣሁት።
እሺ፣ ማን ነበር ያናገረው? ይቅርታ።
እ፣ ቆይ አንድ ጊዜ ስሙን ረሳሁት። አንዴ ቆይ contact ላይ አይቼ ልንገር እሺ፣ እሺ።
ተናገር ዴቭ ዳዊት።
እሺ፣ እሺ፣ እሺ እሺ። እናመሰግናለን። መች ነበር የሄዱት? በዚህ ሳምንት?
እ፣ ቀኑ መቼ ነበረ? በዚህ ሳምንት ነው ማክሰኞ ወር ሰኞ በዛ ነው።
እሺ። መ- ሁለት በስ- ሳምንት።
በስነ ስርዓት አስተናገዱት?
አ አ እሺ፣ መልካም። እሺ፣ ሁሉንም መረጃ ሰጥቶኛል። እሺ።
እሺ፣ መልካም ቀን። እሺ።